ሄሎ
ሄሎ
አቤት። እሺ ይቅርታ ይሰማል።
መስመር ተቋርጦብኝ ነው።
እሺ
እሺ ስልክ ቁጥር ይንገሩኝ የባለ ታሪኳን።
እሺ ዜሮ ዘጠኝ ዜሮ አንድ
እሺ
ዘጠና ዘጠኝ
ዘጠና ዘጠኝ ዜሮ ስድስት ዜሮ ስድስት ዘጠና ሁለት
ዘጠና ሁለት ዜሮ አንድ ዘጠና ዘጠኝ ዜሮ ስድስት ዘጠና ሁለት አዎ፣ ትንሽ መናገር እችላለሁ ወይስ ራ- ከራሷ አንደበት?
አይ ስንደውልላት መናገር ትችላለች። ለ pre interview ስለምንደውል አዎ፣ አዘጋጁ ይደውልላታል። አሁን ምዝገባ ብቻ ነው።
እሺ፣ አመሰግናለሁ። አጋጣሚ ዶንክ ቲፕ ስለነበርኩኝ የእሷ ታሪክ ያስተምራል ብዬ ነው።
እሺ እናመሰግናለን ስለሰጡን ጥቆማ። አድራሻዋ የት ነው?
መቀሌ
እሺ ስለዚህ በዚህ ስልክ ብንደውል ባለ ታሪኳን እናገኛለን አይደለ?
አዎ፣ በእኔ ስልክ አዎ፣
እሺ ወይ በእሷ ስልክም በተጨማሪ ይቻላል።
እሺ ተቀያሪ አንተን ስልክ እናያዝ። ዜሮ ዘጠኝ
ስልሳ ሶስት አርባ ዘጠኝ ስልሳ ሶስት አርባ ዘጠኝ አስራ አራት አስራ ሁለት አስራ አራት አስራ ሁለት እሺ እሺ እናመሰግናለን። መልካም ቀን።
እሺ